hello
ስልን
አብሮ አብሮ ይስጥልን። ሰላም ነው
ጤና ይስጥልን ማኒ ባባ።
እ፣ እንትን የኦሮሚያ ህብረት ስራ ባንክ አጭር ቁጥር ፈልጌ ነበር።
የምን የምን አሉ
ኦሮሚያ ህብረት ስራ ባንክ።
አባት cooperative መስመር ላይ ነው።
አዎ አዎ፣ አይሰማም እንዴ? hello hello hello።
የምንን አሉ ይቅርታ።
cooperative bank የኦሮሚያ cooperative bank አለ አይደል? እሺ ብቻው hello። አንተ የምን አይነት ደንቆሮ ስልክ ነው እባክህ?